ሄሎ ሰላም ጤና ይስጥልኝ ቤት ቤት እስ እኔ ብሩክ ነኝ። እኔ አልተሰራልኝም። ምንድን ነው የሚሻለው?
ምን ስልክ እምቢ አለ?
አዎ ስልኩ አልሰራልኝም።
እሺ ቴሌግራሙን ስልክ ልስጥክ?
ምን- እኔ እኔ ሪስክ የአይ- የአይቲዎቹን ስልክ የማንን ቁጥራቸውን ስልክ ቁጥራቸውን
አዎ ላኪልኝ። እሺ።
ቆይ ልንገርክና ቴሌግራም ላይ አዋራቸው። እሺ ቁጥር እሺ ቆይ ልንገርህ ቆይ ዜሮ ዘጠኝ አርባ ሶስት አርባ ሶስት
ሀምሳ
ሶስት አምስት ቆይ ቆይ ይቅርታ አንዴ ደግ ጻፈው ዜሮ ዘጠኝ እሺ።
ዘጠና አራት
ቆይ አንዴ ዘጠኝ ዘጠና አራት ዘጠና አራት አዎ ዜሮ ዘጠኝ ዘጠና አራት ሰላሳ አምስት ሰላሳ አምስት
ዜሮ ዜሮ
ዜሮ ዜሮ ዜሮ ሰባት
አልሞላም እኮ ያስከው አልሞላም።
ዜሮ ዘጠኝ ዘጠና አራት ሰላሳ ዘጠና አራት ነው።
አዎ ዘጠና አራት ሰላሳ አምስት ዜሮ ዜሮ ዜሮ ሰባት እሺ አመሰግናለሁ።